hello ጤና ይስጥልን ቤት ቤት
አብሮ ይስጥልን። deposit አድርጌ ነበረ ከሲቢኢ ብር ላይ አልገባልኝም። በቴሌግራም ላክልኝ ብላችሁ ነበረ ልኬያለሁ።
እሺ ማን ልበል ስምህን? ቴሌግራም ላይ
ቴሌግራም ላይ አ- አ- ብስራት ነው የሚለው ብስራት አዎ።
ብስራት በጣም ብዙ ነው ያለው እና የትኛው ብስራት ብስራት boy የሚል አለ ብስራት የሚለው ብ- ብዙ ነው። ብስራት ማን ነው የሚለው? ስሜ ነህ እሸቴ።
እ እ
ብስራት ስሜ ነህ እሸቴ።
ቴሌግራም ላይ እንደዛ ነው የሚለው።
አዎ እሺ የሚያወራ ሰው አለ አይደለ? አሁን ከቤት ቤት እያወራ ያለ ማን ሰው ላይ?
የለም
ማንም ያወራኝ ሰው የለም። አዎ።
የለም። እሺ hi በለኝ አዎ።
እና ላገኘው text ነው እንደዚህ መስመር ላይ ሆነ።
እኮ hi ብዬሻለሁ።
እሺ አሁን በድጋሚ በለኝ። ብዙ በጣም ብዙ text ኦች እየገቡ ስለሆነ
okay
እስቲ hi በለኝ እና text ላገኘው።
ይኸው hi ብዬሻለሁ።
በምታወራበት ስልክ አይደለማ።
በማወራበት አይደለም የተከፈተው። አዎ።
አይ ሀያ ሁለት ቴሌግራም ቤት ነው። ሀያ ሁለት ቤት
እሺ ብስራት ሚል እየመጣልኝ አይደለም ብዬ ነው። እሺ
ብስሬ ብስሬ ብስሬ ነው የሚለው ብስሬ ብስሬ።
እሺ hi አልከኝ።
አዎ ብዬሻለሁ። ቆይ ዘግቼው እንትን ካላልኩ አዎ data ው እንትን እያለኝ እሺ ነው።
እሺ ወይ hi ቤዛ በለኝ።